አቤት ሀብታሙ ሰላም ነው አለው አለ። ምንድን ነው ይላክልን?
shop ለመጨመር check ልክ ያለው ተነጋግረህ ጨርሰሃል ከፋይናንሶች ጋር?
አይ ላክተ ብዬ ላኩት። አሁን ማን ያለ አልደረሰም?
እንደዚህ አለ ደርሶናል። አሁን ሰውየው ልሂድ እያለ እንትን እያለ ነው። እኛ ደግሞ እዚህ ጋር ተቀብለን እ፣ ሳናረጋግጥ እ፣ ልጁን መሸኘት እ፣ ስለማንችል ነው። እሺ አይ ውሰድ ውሰድ። እኔ አሁን ለእሱ ራሱ ብር ስላስፈለገ ጨምሬው ልኬው እኮ ነው። አሁን በቃ ውሰዱ፣ ችግር የለም።
እሺ፣ ተነጋግረሃል ከፋይናንሶች ጋር?
አዎ አዎ ልካለሁ ብዬ ነግሬያለሁ።
በቃ እሺ፣ እሺ።
እሺ እሺ።
ሀብታሙ ጳውሎስ ነው።
አዎ ሳን ጳውሎስ አረማዊ ሰላሳ ሰባት ነው። መጀመሪያ shop እየሰራው ነው፣ ሌላ ለመጨመር ነው።
እሺ፣ እሺ፣ ጥሩ።
እሺ